መጫን አልቻለም ማለት ነው።
እንትን መኪና ሽያጭ ፈልጌ ነበር።
እሺ ምን አይነት መኪና ነው የፈለጉት?
አይ የሰራ መኪና ማለት ነው። ከባንክ ጋር ለማያያዝ ፈልጌ ነበር።
እኮ ምን አይነት መኪና?
ዶልፊን
አለን ዶልፊን ሁለት ሺህ ስድስት አለን ሁለት ነጥብ አምስት የሚባል እ?
ሁለት ነጥብ አምስት የሚባል አለን ዶልፊን።
ከባንክ ጋር እያያዛል።
አዎ ከባንክ ጋር እያያዝን
እናት አሁን የት ነው መገኛ? የት ነው? ቆይ ፓስተር ፓስተር branch ኣችን ላይ መጥተው ማየት ይችላሉ።
የት ነው?
ፓስተር ፓስተር አደባባዩ ፊት ለፊት እንገኛለን። ማሊባባዎች
ማሊባባ አዲስ አበባ ማለት ነው።
አ
በቃ እሺ።
እሺ